ሄሎ ጤና ይስጥልኝ። ቴስ የበራ መርጃ ማታልባ ኮምሎዶ
ጅማ የመጨረሻ ፕሌን ከአዲስ አበባ ወደ ጅማ አለ።
ከአዲስ አበባ ወደ ጅማ እም፣ የመጨረሻው ስንት ሰዓት ላይ ነው?
አንድ ዲሉት መመለሻ አለው መሄጃ ብቻ ነው የሚፈልጉት?
እ፣ አይ ወ- ከአዲስ አበባ ወደ ጅማ ብቻ።
እሺ፣ አንድ ደቂቃ እያየሁሎት ነው። እሱ እሺ፣ እሺ አባ
የዛሬ በራ ሁሉም ሙሉ ነው።
የ- እሺ ግን የመጨረሻው ስንት ሰዓት ነው ያለው ዛሬ?
የዛሬ check ላድርግሎት አንዴ። አስራ አንድ ሰዓት ከሀያ አምስት ላይ ነው የመ- የመጨረሻው የመጨረሻው። አስራ አንድ ሰዓት ከሀያ አምስት ነው።
እሺ አባ አመሰግናለሁ።
እናመሰግናለን። እኛም ስለደወል መልካም ነው።
እሺ አባ